ስል አደወሉ።
hello ሰላም ነኝ።
hello ሰላም፣ አቤት አምስት ዜሮ ሰባት check አድርጊ። አልወጣም እስካሁን
ስልሳ አምስት ዜሮ ሰባት ዜሮ ሰባት እሺ
እና ደግሞ ስልኩን አስተካክሉልኝ በእናትሽ።
እሺ እሺ።
ያለ ጎል ነው የሚጠራው።
ሰጡክ እንዴ? እስቲ ገናኝ አገናኘኝ እስቲ ስልክ እያነስልኛል። እስኪ ጁስ ነው አይደለም? ወጥቶልሻል order ኡ። hello ሰላም እናት፣ ምን ያህል ደቂቃ ይፈጃል ከዚህ በኋላ? ምን ያህል ደቂቃ ይፈጃል order ኡ?
አምስት ደቂቃ አምስት ደቂቃ ሰባት ስለአስራት በእንትን አምስት እየተሰራ ስለሆነ ነው።
አይ እናት በቃ መስራቱን አቁሚው እሺ።
already አልቋል እኮ vegetable ኡ ብቻ ነው የቀረው።
እኮ ገብቶኛል። customer ኡ እኮ እየ- በጣም እያቆያችሁ ቅድምም እንደዛው
እሺ በጣም ይቅርታ። አምስት ደቂቃ ብቻ አንፈጅም። አምስት ደቂቃ
አምስት ደቂቃ እኛ መጠበቅ አንችልም። ምክንያቱም customer ኡ እኛ ያሳወቅንበት ሰዓት አለ። በዛ ደቂቃ ካልመጣለት cancel ለማድረግ ሰላሳ ስድስት ደቂቃው ነው።
ደቂቃ አለቀ፣ ችግር የለውም። ደቂቃውን ብቻ ይልኝና እሺ አሁን ሰላሳ ስድስት ደቂቃው ነው። ቆይ አንዴ ይቅርታ እናቴ፣ በቃ አትስሪ እሺ። አገናኘኝ አንዴ driver ኡ።
አንድ ደቂቃ አንድ ደቂቃ driver በሱፍቃድ። hello በሱፍቃድ።
አቤት ወይ ትተውጣ
እሺ ይልናል።
እደውላለሁ።